ጤና ይስጥልኝ ሁሉ ብቻ ሊዲያ ነኝ። ከምንት የጉዞ መረጃ ልትሆን
ሰላም ነው። ጤና ይስጥልኝ።
አብሮ ይስጥልን።
okay የሁሉንም ውጭ እንትን ነው የምሰሩ የ Europe ብቻ ነው የምሰሩት information?
አይ የሁሉንም እንሰራለን ደንበኛችን።
እሺ የካናዳ እና የአሜሪካ ፈልጌ ነበር እና በምን በምን current ያለውን process
እሺ አሁን ያለው በምንድን ነው? በትምህርት አለ፣ በቪዚት በወርክ አለ። የትኛውን ልንገሩት?
የስራ ወይም የስራ ወይም የስራና የእንትን ነው የፈለኩት የምን የስራ ወይም የግብኝት
እሺ የስራውን ልንገሩት።
እሺ ደስ ይለኛል።
እ ወረቀትና ስክሪፕቶ ይዟል።
እሺ አንድ እሺ ይዣለሁ።
የ- የስራውን የካናዳውን ነው የምነግሩት።
አዎ አዎ በመጀመሪያ job bank ብለው search ያደርጋሉ።
job bank
እሺ job እሺ
እየተከታተሉ አዎ አዎ አዎ እ job bank ብለው search ካደረጉ በኋላ የሚመጣሉት advanced የሚል ከላይ